hello hello ጤና ይስጥልኝ አብረሽ ጥልን ባለፈው እናንተ ጋር የአንድ ሳምንት ኮርስ ነበረ ተመዝግቤ ነበር እና እሺ
ገና ሆኖ ነው ያልደወላችሁልን?
አዎ አዎ አሁን ከይቅርታ ጋር ኮርሱ ተራዝሟል አሁን ላይ ክፍያ ፈጽመዋል እንዴ አይ አልፈጸምኩም እሺ እ ክላሱ የሚጀምረው ከመስከረም በኋላ ነው update አመሰግናለሁ።
የሚደረጉ ነገሮች ስላሉ እምም፣ ከመስከረም በኋላ ይጀምራል ማስታወቂያ እናወጣለን ጥሩ August አንድ ደግሞ የሚጀምረው አለ አይደል August ሰባት የሚጀምረው እ- እሱ ነው የተራዘመው የአንድ ሳምንት ኮርስ ነበረ እ አሁን ተራዝሟል እሱ
okay አሁን ምን ከመስከረም ኮርስ በኋላ አላችሁ አሁን ምንም የለንም አሀ አሁን ምንም የላችሁም አዎ ስለዚህ እ፣ ለ- ለመስከረም ሲሆን እንደ አዲስ ነው የምታሳውቁት
አዎ ማስታወቂያ እናወጣለን እንደ አዲስ እሺ አመሰግናለሁ ማን ልበል አበቡ አበሩ እሺ ታንኪዩ እሺ እሺ እኔም አመሰግናለሁ መልካም ጊዜ አሜን እሺ እሺ